ሄሎ ጤና ይስጥልኝ ታላቅ አምቡላንስ በቆመን ልርዳዎ
ስጥልኝ ያለው አገልግሎት አላችሁ እንዴ?
እ እ ህዝብ አገልግሎት አላችሁ?
ምን አሉ እርዳታ
አዎ
እርዳታ አሁን ላይ እ እኔ እንጃ እ እኛ ይኸውልህ ትራንስፖርት እየሰሙኝ ነው ሁለት አካባቢ ነው እኮ አምቡላንስ ስንልክ እናስከፍላለን
ነው እንደዛ ክፍያ ነው እ የለም እ
ስንት ነው?
ክፍያውን ከ- በ- በኪሎ ሜትር አስቤ ነው የምነግሮት
ከሰማያት ያዘብች ከሰሜን ሆቴል ዘውዲቱ አስቤ ልንገሮት አዎ ምዝጋው
እና እ እ
ምዝጋው
እሺ መልሴ እደውልልዎታለሁ እ ሂሳቡን ሰርቼ መልሴ ልደውልልዎት እሺ ማድረስ ብቻ ነው አይደል አዎ
አድርሰን አንመልስም